ጤና ይስጥልኝ። ሁሉ ስፖርት በኩል ልርዳው
እናት ባለፈው ዊዝድሮ አድርጌ ነበር እና በቴሌግራም ሚሴጅ ልኬላቸው ነበረ።
አንተ መለሰው መቼ ነበር የላኩልህ? ለኛ
ትናንት ነበር የላኩልሽ ትናንት?
ሰክሰስፉል ምናምን እ።
እስቲ ማን ልበል ስሞትን የቴሌግራም መሐመድ መሐመድ ስልክ ቁጥር ዜሮ ዘጠኝ አስራ ሁለት ዜሮ አንድ ዜሮ ዜሮ አምስት
መሐመድ ኢንድሪስ ነው አይ ሙሀ ሙሀ ፈንታ የሚላለ መሐፈንታ አልተስተካከለሎትም።
አልመጣም አሁን።
እሺ ቆይ እሺ፣ ድጋሚ ቼክ ላስደርግሎትና
እሺ
ሄሎ ሌላ 350 ብሩ ነው።
አ ሶስት መቶ ሀምሳ ብር
እሺ ቼክ አስደርግሎታለሁ። ይጠብቁ፣ እዛው ላይ እመልስሎታለሁ ቴሌግራም ላይ።
እሺ እሺ።
እሺ
ምን አባታቸው የተበላ ዳራታችን አስቤት እኮ ሌሊ አልታ ጎስት ስኮል ሲውቴ